አለሁልህ ብያለሁ ውጣ አይ አላየኝም ጌታን አላየኝም የሆነ ፊልም መሰጥ ምናምን አይተህ ውጣ አይሆንም አገኘ
ሄሎ ሄሎ
አቤት እ ሰላም አበበች
አቤት እ ከ ችፕችፕ ነበር ምደውልልዎት ከሰላም ጋር order አድርገውን ነበር አቮካዶ
እ አበበች አይደለሁም ታምሬ ነኝ okay አበበች ተብሎ ነው እዚህ ጋር የተመዘገበው እና ሰላምን ያውቋታል
እኔ እስቲ ቆይ እንደገና ልደውል እሺ እሺ
እ